Hello, ተነሱን እንዴት ሆኑ? እንዴት ዋሉ? ትላንት ደውዬ ነበረ። draft ወደ ጆሞ ሁለትና ጆሞ ሶስት እየመጣ አይደለም። በሰላም ነው?
ደንበኛችን የተወሰነ ችግር አጋጥሞናል። በዛ በማስታወቂያ ጉዳዮች ላይ እጥረት አጋጥሞናል።
እ እ?
የተወሰነ እጥረት አጋጥሞን ነው።
እጥረት አላጋጠማችሁም? እጥረት አላጋጠማችሁም? ሌላ እ፣ clear የምታደርጉት ነገር ካለ clear አድርጋችሁ ንገሩን። እጥረትማ አላጋጠማችሁም። በእናንተ በራሳችሁ ፒክአፕ መኪና እየመጡ እዚህ እያራገፉ ነው። ስለዚህ የእጥረት ጉዳይ አይደለም።
እሺ፣ ደንበኛችን ስለዚህ እ እ?
እ፣ በጣም ይቅርታ ስለተፈጠረው ችግር ግን በአንድ አካባ- በአንዳንድ አካባቢዎች አከፋፋዮች ጋር እጥረት ስለተፈጠረ ነው ችግሩ። ስለዚህ እኮ በቃ እንደሱ ማለት ነው። አከፋፋይ ጋር እጥረት አለብን። እኔ አከፋፋይ ጋር እጥረት ሲኖርባችሁ እናንተ ማቅረብ የለባችሁም እንዴ?
ልክ ኖት ደንበኛችን፣ ልክ ኖት። ችግሩን በአፋጣኝ ለመፍታት በጣም ጥረት እያደረግን ነው በእኛ በኩል። አሁን ግን በጣም እ፣ ካስፈለጉ እ፣ እዚህ ወደ አድዋ አደባባይ ቃላት ትሬዲንግ ጋር መጥተው መውሰድ ይችላሉ። አሁን ችግሩን እናስተካክል በአስቸኳይ ካስፈለጉ
አድዋ አደባባይ
አድዋ አደባባይ መሄጃ ጋር ቃላት ካሳንችስ?
ትሬዲንግ አለ። አዎ ካሳንችስ በጣም ካስፈለጉት እዛ መውሰድ ይችላሉ። ግን በአጭር ጊዜ ውስጥ ለመፍታት ችግሩን እየተሞከረ ነው አሁን።
እም፣ የሚገርም ነው። ኤኒዌይስ እሺ ደንበኞችን እሺ፣ በጣም ግን ይቀጥላል።
በ- በጣም ችግር እ- ል- ል- እኛ ሳንሆን እናንተ ልታዝኑ ይገባል።
ልክ ነው።
እናንተ በጣም ልታዝኑ ለእኛም ይገባል። በዚህ ልክ ልትነግሪ እየቀዳችሁ ሪከርድ እንዳደረጋችሁ እንደሆነ ስለማት ለዛ ነው በጣም ልታዝኑ ይገባል። እኛ አይደለንም ለምንን እንትን ማለት ያለብን እኛ ሌላ ሌላ ሌላ ሌላ ድራፍት መሸጥ እንችላለን። ምንም እየሸጥን ነው ደግሞ ደንበኛችን ግን ቆሻሻ የሆነ እንትን ነው። ከአንድ አከፋፋይ ጋር ስለተጣላችሁ መ- መደዳውን ያለውን እንትን እንደዚህ አይነት stupid የሆነ ነገር ማድረግ በጣም anyways እናንተ ጫጫታ ላይ ናቸው ያላችሁ። anyways
ማሽኖቹ ጋር አንድ ስለሆነ ደንበኛችን በጣም ይቅርታ ስለሰ